የሰበራ ምርጫ ማዕከል ባኮ ምልርዳ
ከአዲስ አበባ እንትና ነበር አባይ ደምደሎ ነው በረራ
አዲስ አበባ
ደምደሎ
ለመቼ ነው የፈለጉት?
ለሳምንት ነው።
ለዛሬ ሳምንት አዎ
የአንድ ሰው ነው።
ያንድ ሰው ስንት ነው እንትን በረራው? እ?
ሌሎት አንድ ደቂቃ እንደ የቀኑ ስለሚለያዩ ዋጋው እሺ አይቼ ልንገሮት።
እሺ
አራት ሰዓት ከሀያ አምስት ነው አንድ በረራ ያለው አራት ሺ ዘጠኝ መቶ ሀምሳ ሶስት ብር ነው።
እም፣ ከአራት ሰዓት ከስንት አራት አራት ሰዓት ሰዓት ከሀያ ከሀያ አምስት የሚነሳ በረራ ነው።
እ፣ ከአራት ሺህ ዘጠኝ መቶ አራት ሺ ዘጠኝ መቶ ሀምሳ ሶስት ብር እ፣ okay እሺ እሺ በቃ ባንክ ቤት እጅን ትላለህ።
ምን አሉኝ? ይቅርታ።
ባንክ ቤት ሄዶ እንትን ማለት ይቻላል።
አዎ፣ በባንክ ቤት ማስገባት ይችላሉ። ሊያዝሉት
እሺ እሺ እሺ
ላ
hello ሊያዝሉት booking ኡን እኔ
እሺ እሺ አንድ ብር ቴሌግራም ይጠቀማሉ በዚህ ስልክ ቴሌግራም አል- አልጠቀምም። በዚህ በሌላ ስልክ አለ ወይ? በሱ እንትን ልበል።
ሌላ የሚጠቀሙበትን ስልክ ቁጥር ይንገሩኝ። ቴሌግራም እሺ እሺ
ላ